አቤት
ምን ነጋዎት አባ?
እ
ምን ነጋዎት?
መኪና ፈልጌ ነው።
ምን አይነት መኪና? ምን አለ?
ባዱላ መኪና ፈልጌ ነው
አዎ አለን።
አለ አይደለ?
አዎ አለን።
ዋጋው ስንት ነው?
ሁለት ስንት እንደ ፈለጉ
እ ዲጂታይ ስንት ነሽ? ባለ ቤንዚሉ
ሶስት ነጥብ ሶስት አለን። ሁለት ሁለት ሶስት ነጥብ ሶስት አለን።
እሺ ስልክ ላክልኝ። እሺ
ምን አሉ?
ስልክ ላክልኝ አልኩት እኮ እኮ ፓርሰል ብራንቻችን ላይ ነው መምጣት ይችላሉ።
ዲጂታይም ዲጂታይም ቤንዚል ምን አለ?
የሚበላ
ምን አሉ?
አባዱላ ቤንዚላ
ስንት ጥራት ነው ወይ መልሰው ይደውሉልኛል።
እሺ መልስልኛለሁ።